ሰላም ጤና ይስጥልኝ።
አድርሰናል።
ክላሴ
አዎ ከቢፕላስ ወልሽ ነበር የምደውልልሽ። ሄሎ አቤት ይሰማኛል።
እሺ ከቢፕላስ ወልሽ ነበር የምደውልልሽ።
ኦኬ።
ባለፈው አፕሊኬሽናችንን አውርዳችሁ ተመዝግባችሁ ነበር።
አዎ አሁን ደግሞ የተመዘገቡ አካውንቶችን አክቲቭ እያደረግን ስለሆነ ሲስተም ላይ የሚሞላ አንዳንድ ጥያቄ የጠየኩኝ ነበር
እኔ የት- አይደለሁም ባለቤቱ አይጠጭም እ ባለቤቱ አይደለሁም ብለውሻል።
ኦኬ እሺ